አቤት ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ Flintstone ነው የምስነው። እንዴት ነው?
እ ከ Flintstone ነው የምስነው።
እሺ እ ወደ ቢሮአችን ብቅ እላለሁ ብሎት ነበር እና ቢሮ ሄዱት መጡት እንዴ?
እ ቢሮ አዎ
ያው አልተመቸኝም። ባለፈውም ለአርብ ወይ አርብ ወይ ማክሰኞ ነበር ያልኩኝ። ያው አልተመቸኝም።
እሺ ካልተመቾት ሽያጭ አማካሪዎች ወደ እርስዎ ሄዶት ሙሉ መረጃውን እንዲደርሱት እናድርገው።
እ ሙሉ መረጃውን በየቦታው የእኛ ሽያጭ አማካሪዎች ስላሉ እሺ እ ሄዶ መረጃውን እንዲሰጡ እናድርገው።
ችግር የለውም።
እሺ የት አካባቢ? ቀጥታ ከቤቴል አደባባይ የት በኩል ነው?
እ
አይ ቦታው ማለት ነው። አድራሻውን ብትናገሩት እ ሽያጭ